ኒላም ሱቅ አለ በዛውም ማስተዋወቅ ነው የሚሆነው ራሴን ቆይ ወዬ ሄሎ ሄሎ ሄሎ እ, ጤና ይስጥልኝ ሀሚድ ነኝ ከ Best Bet እንዴት ነህ
አቤት፣ ሀሚድ ነኝ ከ Best Bet ሰላም ነህ እንዴት ነህ ሰላም ነው?
ዳንኤል ዳንኤል ነህ አይደል አዎ፣ አዎ፣ እ፣ ቴሌግራም ላይ አዲስ account ከፍተን unclaimed ticket ለመላክ ማለት ነው እ፣ እምቢ ብሎን ነው እና
እሺ፣ hi እንድትለን ነበር ሬ- ቁጥሩ ልንገርህ አዲሱን ቴሌግራማችን የ Best Bet ማለት እሺ፣ ነው እሺ፣ እሺ። ትንሽ ቆየት ብዬ ልደውል። አሪፍ ቦታ አይደለሁም፣ ኦኬ፣ አይሰማኝም የሚያልከኝ።
ኦኬ፣ በዚሁ ልደውል አሁን አንድ ደቂቃ።
እሺ እሺ ችግር እሺ።
የለም